ችግር የለውም እ ምን ጤና ይስጥልኝ ጤና ከቤተ ይስጥልኝ።
ክርስቲያን ነው የምንደውለው ደሚያችን እሺ እሺ እሺ ቅድም ደውለው ተጨማሪው ያለኝ ብለውና ነው እ አ አሁን ምንም የደረሰን እንትን የለም ደንበኛችን የተ- የተደረገ ጭማሪ የለም።
አዎ እስካሁን ምንም አይነት የደረሰን መረጃ የለም ስለዚህ እሺማ፣ ምንም አይነት አመሰግናለሁ።
ጭማሪ የለም እሺ እሺ፣ አመሰግናለሁ።
ሌላ ምደዶት ነገር አለ በቃ አይ እሺ
ስለደውል አመሰግናለን እንደሚያችን ስላገኘሁት ያሉት ሀሳብና አስተያየት ከጽዮን ድምጽ ያስቀምጥልኝ መልካም ቀን እሺ በቃ እሺ